አምቡላንስ ከዚህ ከቤጂንግ ቅድም ጠዋት ተነጋግረን ነበር። ሲስተር አስሬሽ ምክል ሲስተር አስቴር ደውላልሽ ነበር። ከዚህ ከዋሽ ከቤጂንግ ከጦርነሽ ቤጂንግ አምቡላንስ
እሺ
ላኩልን መቼ ነው የደወለችው?
ጠዋት አልደውልም።
ጠዋት
ምንም ጠዋት ደውላለች።
አላገኛችሁም? ታዲያ አምቡላንስ እስካሁን
አይ አል- ሰው እየጠበቅኩ ነበር። አሁን ልንወጣ ፈልገን ነው እኮ እስካሁን ለመነሳት ምን አልሽኝ?
ቲኬት ካለ መነሳት እናንተ ጋር
እሺ አሁን ነዋ። ታዲያ የደወላችሁት መቼ የደወላችሁት?
አይ ጠዋት ደውላለች አስቴር። እሺ ተነጋግረው እኔ ደውላ እሱ ሲመጣ ደውላለሁ ብዬ አሁን መደወሌ ነው።
እሺ መልሰን በዚህ ስልክ እንደውላለን።